አላወክማ ፈሊጡ ከገባ ወርቁን ካነጠርከው ከሰሙ ለይተ የልቤን ጥፍጥሬ ቅንጣቷ ልንገር አንተም ጆሮ ስጠኝ ልብን አስከትለ የውልህ አንድ ቃል ስንጥር ቤቴ ገብታ ከተጨበጠች ከልቤ ገበታ ለቅጽበት ሞቅታ ሐሴት በኔ ላይ ሞልታ ሰላሜን ሁሉ አጥፍታ ውስጤን ጤና ነስታ ጭብጧም ልቦና ባዶ የኖረችው አንድም ሰላም አታ አንድም ያገኘችው ይሄ ስንጥር ለኔ ውጋቶ ይስባለ ሚያሰክር አረቄ ወይ እሶኝ ነው ላላ ባልነግርህ ያን ቅኔውን እስኪ ለየው ከሰም ወርቁን አሳውቀኝ በልፈሊጡ አካል እኔ ካወክማ ፈሊጡ ከገባ ወርቁን ካነጠርከው ከሰሙ ለይተ የልቤን ጥፍጥሬ ቅንጣቷ ልንገር አንተም ጆሮ ስጠኝ ልብን አስከትለ የውልህ አንድ ቃል ስንጥር ቤቴ ገብታ ከተጨበጠች ከልቤ ገበታ ለቅጽበት ሞቅታ ሐሴት በኔ ላይ ሞልታ ሰላሜን ሁሉ አጥፍታ ውስጤን ጤና ነስታ ጭብጧም ልቦና ባዶ የኖረችው አንድም ሰላም አታ አንድም ያገኘችው ይሄ ስንጥር ለኔ